ጤና ይስጥልኝ ጉዳይ ራሔል እባላለሁ። እባክዎ ምን ልርዳ?
የጉዳዩን app ለመክፈት ፈልጌ ነበር።
ይቅርታ?
የጉዳዩን app መክፈት ፈልጌ ነበር።
እሺ application ኣችንን ለማግኘት Play Store ወይም ደግሞ App Store ላይ ይግቡና ጉዳዩን ብለው ይጻፉ ያመጣሉታል። ሮዝ color ያለው ማለት ነው።
እኮ እኔ መክ- መክፈት ንቅ እንዴ መከፈታው
እሺ ሌላ ሰው ትልቅ ሰው ካለ ያስረዳቸው ለእነሱ።
እ፣ ሁሉም ግን ተኝቷል።
እሺ በቃ ሲነሱ እንዲደውሉልን አድርጉ።
እሺ።
እሺ መልካም ቀን።